ጤና ይስጥልኝ best friend
አብሮ ይስጥልኝ ሰላም እግዚአብሔር ይመስገን እንዴት ነህ አለሁ እንዴት ናት አለን አለን ምን ልርዳው
deposit አድርጌ ነበር እና አሁን ከቤዛ ጋር ሰዓት ላይ አውርቼ ነበር እሺ
account ኤ ላይ አልገባልኝም አልተቀመጠም deposit text ኡ ልከህልናል ማን ልበል አልኬላቸዋለሁ ቴሌግራም ላይ ስምህን
ሰሙ ያጨዎቹ እ ሰሙ ሰሙ ያጨዎቹ ልጅ
ሰሙ በአማርኛ ነው የተጻፈው
አዎ
እስኪ አንዴ ጠብቀኝ
እሺ እየጠበኩሽ ዘይን ፔሬር ነው ሌላው አቤት ሰሙ ዘይን ፔሬር በእንግሊዘኛ
ሰሙ ዘምፔሬ okay ሰሙ Z ፔሬር እሺ አሳውቀንልሃል እሺ ትንሽ ታገሰን
አዎ የዘጠኝ ሰዓት ጨዋታ እንዳይደርስ ያው ቢፈጥን ደስ ይለኛል እሺ እሺ አሳውቀናል በቃ ምላሽ እስክናገኝ ድረስ እ ትንሽ ታገሰን እሺ
እሺ እታገሳችኋለሁ እሺ እሺ መልካም ቀን